ሄሎ አቤት።
ስለምደውል አዎ፣ እሺ።
ይቅርታ በጣም ፊሽ ፍሌት አዘው ነበር እና ነገ ነው የምናመጣሉት። የት እናመጣሉት ሎኬሽን?
ትናንትናም እኮ ነገ አላችሁን?
ሶሪ ይቅርታ በጣም ነገ ዛሬም መጨረሻ አላመጣችሁም?
እና ነገ ካልመጣ ብሩ ነው የሪፈንድ እናደርጋለን።
መጣሻ ይምጣልኝሽ።
ሎኬሽኑ የት ነው? ወሰን ነው።
ወሰን ወሰን በቃ እሺ መልካም እሺ።
እሺ። አሜን።